ጤና ይስጥልኝ የቴክሲ የበረራ መረጃውን ማካል እባክዎን ልርዳዎ?
text ኡን አልገባልኝም አልላክልኝም እንዴ?
ቴሌግራም ላይ እኮ PDF ኡን ልኬልዎታለሁ።
በቴሌግራም ነው የላከው?
አዎ ከሽሬ አዲስ አበባ ሆነ አይደለ?
አዎ ቴሌግራም ላይ ልኬልዎታለሁ።
በ normal ልክልሻለሁ ስላልከኝ በዛ እየጠበኩ በ normal ነው።
ቲኬት ቁጥሩን ብቻ ላክልዎት?
አይ ችግር የለውም በቃ በቴሌግራም ከላከው ይበቃል።
ቴሌግራም ላይ ልኬልዎታለሁ።
እሺ